ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ግሪን ማርት ነው።
የስራ የስራ ክፉ መኪና ክፉ ትልኛው ነው። ሄሎ፣ ከሪስቴ ነው የምደውለው።
ይሰማኛል።
ከሪስቴ ነው የምደውለው።
እሺ፣
ፖዝ ማሽናችን ላይ ይሰማኛል ከተሞች እናት ቀጥይ።
ካለን
እ፣ ባለፈውም አመልክተን ነበረ የደንበኞች ሲያስቆርጡ የሚቆርብ መብዛ ዝቅተኛ ነው ከሌሎቹ እና ፍላጎት የላቸውም የሚል አምክተን ነበር። ከዛ ውጪ ሌላ comment የለኝም። አቤት ያጋጠሙት ችግር የለም። POS ማሽን ድምፅ ላይ ይቆራራ ችግር ነው። ግን ሰው እዛ መቁረጥ ፍላጎት የለውም። ተመ እህ፣ እሺ፣ እሱን ነው